hello
አቤት ጤና ይስጥልኝ ጤና ይስጥልኝ።
ምን ልታዘዝ?
እ
ቴሌቪዥን ነው ምን ልርዳው?
አይ ስልክ ቁጥር በ message ም እየመጣልኝ ደውል እየተባልኩ ነው።
እሺ ይሄ የገባልሽ message ቴሌቪዥን game ነው።
እ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ ስትደውይ መረጃ ይመጣልሻል።
እ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ ስትደውይ መረጃ ይመጣል።
ኮ- ኮከብ ሰማንያ ዘጠኝ ዘጠና አምስት አይደለም ኮከብ ዘጠኝ ሰማንያ አምስት
እሺ ኮከብ ዘጠኝ ሰ- ሰማንያ አምስት አዎ ከዛ ሰባት ቁጥር ተጭነሽ አማርኛ አርጊ ሶስት ቁጥር ለመጫወት የሚለውን ምረጪ። ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ ቆይ ቁጥሩን ንገሪኝ።
ኮከብ ዘጠኝ ሰማንያ አምስት
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ
ከዛ ሰባት ቁጥር ተጭነሽ አማርኛ አርጊ
እሺ ሶስት ቁጥር ደግሞ ለመጫወት የሚለውን ምረጪ።
እሺ
ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ
እሺ
ደህና ደህና አሜን። እሺ